Indra.
hello
ወይ
ከወደ አባክር manufacturing ነበር የደወልኩልክ።
አቤት አቤት።
ባለፈው ደውለክ አውርተኸኝ ነበር።
okay አ ሳፊ እ፣ አዎ ሳፊ ባጃጅ እመጣለሁ ብለክ ኦኬ ነበር። ምን አረክ?
አ አ አልመጣውም።
okay፣ አልተመቸህም? ምን ነው በሰላም
አይ ያለው ወቅታዊ ሁኔታ ታውቂዋለሽ እና ብዙም ለጉዞ ምቹ ስላልሆነ አልመጣውም አ፣ እሺ።
እና ግን ለዛ መምጣትህ ስለሆነ አይቀርም አልመጣውም።
አይደል?
አይ እመጣለሁ ብዬ አስባለሁ።
እሺ ማለት ያው ወይ እዚህ ካልመጣ እዚህ ካልመጣ የግዴታ መምጣት እንዳለብኝ ይሰማኛል። ካልመጣውም ደግሞ እዚህ ከመጣ እዚሁ እንትን ልጠቅ አያለሁኝ በቃ ያለው ሞዴል ምናምን okay፣ እሺ። እሱ አ፣ ልጠይቅክ ነበር።
እሺ በቃ እንደዚህ እሺ፣ ነው ያለው።
መልካም ቀን።
እሺ